ጤና ይስጥልን። ዋሽንግተን ስና ማከር
የምደውለው ከምኒልክ ሆስፒታል ነው።
እሺ
አንድ እንትን ህመምተኛ ዶክተር ኮሌጅ ሆስፒታል ነው ወይስ የት ነው የሚሄደው? ስማቸው ማን ነው? ስማቸው ማን ነው? ማሞ እ ሙዚሮ ኮኮ የኮኮቤን ነው። ይቅርታ መቤት ቋንቋ ስለማይችሉ ልርዳቸው ብዬ ነው።
እሺ እ CT scan ለመነሳት የት ነው የምትወስዱት?
ለምንድን ነው ሌላ ቦታ አምቡላንስ ደውሎ አልገባንም? እንመጣለን አምቡላንስ ደውይልኝ ይለኛል።
አሁን አናግረናታል። አምቡላንስ እንዴ?
ደውለው ከሆነ ደውለውልናል። ጠይቋቸው።
በቃ በቃ ደውለዋል አሉ። እሺ አዎ፣ ቲንክ እሺ ይመጣል።
sorry። እሺ እሺ ከድር አወል